የራሷ ጉዳይ እንግዲህ
ሄሎ
ጤና ይስጥልን።
Hello።
ከ BGI ኢትዮጵያ ነው የምንደውለው። አይሰማም እህ፣ ደንበኛችን።
ኬክ ከ BGI ኢትዮጵያ ነው የምንደውለው። ደንበኛችን እሺ፣ አይሰማውም።
እ- እሺ
የቤቱ ስም ምን ይባላል?
የምኑ
የቤቱ ስም ምንድን ነው?
የቤቱ ቁጥር
የቤቱ ስም ደንበኛችን፣ ቤቱ ምንድን ነው የሚባለው?
የቤቱ ሀያ ሁለት መዝናኛ ነው የሚባለው።
ሀያ ሁለት መዝናኛ አዎ ዜሮ አንድ ቀበሌ
የካ ክፍለ የዜሮ ከተማ ስድስት ዜሮ አንድ ቅርንጫፍ ቀበሌ።
ማለት የዜሮ ስድስት ቅርንጫፍ ማለት ነው።
ቁጥር ስንት ነው? ለቁጥር አንድ ነው ለቁጥር ሁለት?
እ እ እ
ለቁጥር አንድ ነው ለቁጥር ሁለት? ሁለት ቤት ነው ይወጣልኝ ደንበኛ።
ቁጥር አንድ ቁጥር አንድ ለቁጥር አንድ ወደዚህ ነው የሚመጣ ቅርንጫፍ ነው ይሄ እሺ የእርሶን ስም ይንገሩኝ።
እ ስልክ ቁጥር አ፣ የእርሶን ሙሉ ስም ይንገሩኝ።
የኔ ምን ስልክ ቁጥር
ስልኮትን ሳይሆን ደንበኛችን ሙሉ ስሞትን ይንገሩኝ።
ስም ስም ቦጌ ዳርግ ይበል
ማን ያሉኝ?
ሸዋዬ አውግቸዋለሁ ሸዋዬ አውግቸዋለሁ ሸዋዬ አውግቸዋ ሸዋዬ አጉቾ አውግቸዋ
ስልክ አሁን የደወሉበትን ለ- ለያዘው።
የኔ ስልክ ያዥ ችግር የለም እሺ የት አካባቢ ነው ቤቱ?
እ እ ቤቱ የት አካባቢ ነው?
ፈረምሳይ ሀያ ሁለት ቀበሌ ማለት ከአርባ አንድ ኢየሱስ በካት ማለት ነው። በፈረምሳይ በኩል ወይም ደግሞ ሀያ ሁለት ቀበሌ ከድልድዩ በላይ ማለት ነው።
ይቅ- ይቅርታ ደንበኛችን እየተቆራረጠ እየተሰማኝ አይደለም። የት ሰፈር ነው ያለው?
ፈረንሳይ ለጋ ሲሆን ከአርባ አንድ ኢየሱስ በታች ማለት ነው።
ፈረንሳይ ለጋ ሲሆን
ከአርባ አንድ ኢየሱስ በታች
police station ኡ አካባቢ ነው?
እ ምኑ ፖሊስ ጣቢያ አካባቢ ነው?
አይደለም አይደለም። አርባ አንድ ኢየሱስ በታች ማለት ከቢጃ ከላይ አለ ከታች በቃ ሀያ ሁለት ቀበሌ ዋናው ትልቁ ሀያ ሁለት ቀበሌ አለ። ከእሱ አጠገብ ነው መዝናኛ።
እሺ አርባ አንድ ኢየሱስ ጀርባ አ በታች በታች በታች በታች በታችኛው።
አስፋልቱን ይዞ በታች አዎ።
እሺ ደንበኛችን ኦክሲጅን ነው አይደል የፈለጉት?
አዎ ኦክሲጅን ነው መቶ ተመልሶብኝ እኔ አትመልሼ ልብሳላ ተሳስቼ ይቅርታ እናትዬ። ስለዚህ በእኔ እንትን እንዳይባል እንዲመጣልኝ ፈልጌ ነው። እሺ እሺ አሁን መስመር ላይ ጠብቁኝና መከታታይ ቁጥር ሰጡታለሁ።
እሺ